ብዬ መውደዴ አመሉ ማራኪ ጨዋታው ፈገግታ ያወሰው ያየው ልውን የሚለው ቤዛው አሰላት ዓለይኩም አሰላም ዓለይኩም እወዱታለሁን ከምንም ከፍቅሮት የሚለየኝ የለም ከፍቅሮት ከፍቅሮት ሐቢቢ ከፍቅሮት